Salammani Baba. አሰለም ሄሎ
ምን ለጋዎት?
ሄሎ
ይሰማል አባት?
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ስልካችሁን ከቲክቶክ ጋር ነው ያገኘሁት።
ቆይ እናውጣት። እሺ
እ፣ ከባድ መኪናዎች ይኖራሉ እንዴ? በከሰው እጅ የለጠፈ ማለት ነው።
የለጠፈ መኪና ከባድ።
አዎ ገልባጭ ማለት ነው። አለ እሺ ቁጥር ልስትና ደውል ዜሮ ዘጠኝ አርባ አራት ቆይ ላል ቆይ ቆይ ቆይ አንዴ፣ ይቅርታ ችግር የለም ዜሮ ዘጠኝ አስራ አንድ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ዜሮ ዘጠኝ አዎ።
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ልክ ነው።
እሺ ደውሉና ስራ ይጠይቁ። እሺ እሺ